ሄሎ
ሄሎ ሰላም ጤና ይስጥልን
እግዚአብሔር ይመስገን።
አለን ምን ልርዳዎት?
ይሄ በዚህ የሚመጣ message ኡ ስልኩ ስለሚሞላ ዝግ- ዝጉልኝ ብዬ እኮ ነው።
ኮከብ ዘጠኝ ሰማንያ አምስት መሰላል ብሎ ደውሎ ስድስት ቁጥርን ይጫኑ ይቋረጥልዎታል።
ኮከብ
ዘጠኝ ሰማንያ አምስት
ዘጠኝ ሰማንያ አምስት ብዬ መደወል ከዛ ስድስት ቁጥርን መጫን
እሺ
እሺ